ጤና ይስጥልኝ። ሁሉ ስፖርት በምን ልርዳዎት አብሮ ይስጥልን። ሰላም ነው።
እግዚአብሔር ይመስገን።
withdraw ያረኩት ነበር ብር እና እስካሁን አልገባም ወደ ቴሌብር
እሺ፣ ቴሌብር ላይ የተላከሉት message አለ አይደለ?
አልተላከልኝም። message ኡ ቴሌብር ላይ ቴሌብር አልገባም። አዎ ከእናንተ ከሁሉ ስፖርት ወደ ቴሌብር ላኩ።
ከሁሉ ስፖርት ወደ ቴሌብር ነው የላኩት።
አዎ እሺ፣ ሁሉ ስፖርት ላይ ይግቡና ያስተላለፉትን እስክንሻት አድርገው ይላኩልን። ቴሌግራም ላይ ልክ ያለው ልክ ያለው ትናንትና ልክ ያለው አውጠዋል።
ማን ልበል ስሞትን?
ብርሃኑ አብርሃ
ብርሃኑ አብርሃ
ብርሃኑ አብርሃ ነው የሚለው የቴሌግራም ስሙ።
አዎ የቴሌግራም አዎ አጣሁት።
ብርሃኑ ብርሃ ነው የሚለው ወይ hi ልበልሽ?
አዎ hi በልኛው አሁን ልበልሽና አሁን መልስ አዎ መልስ ስጭኝ። ከትናንትና ጀምረ ከትና ከትናንትና ወዲያ ነው ጀምሬ እየደወልኩ ያለሁት እስካሁን ምንም የለም።
እኮ hi በልኝ።
እ